ጤና ይስጥልኝ።
ጤና ይስጥልኝ። ካም ኮፊ
እሺ ከአሪፍ ነበር የምደውልሎት።
ከምን ካሪፌ ኤደን እባላለሁ። ካሪፌ ነበር የምደውልሎት።
እሺ እሺ ስሞትም አለ በደርሶን እኔ ሎዛ እባላለሁ።
እሺ እ በዚህ በአሪፍ ፖስት ላይ በዚህ አስራ አምስት ቀን ውስጥ እ ምንም ትራንዛክሽን ስላላየን ምናልባት ከፖስቱ ጋር በተገናኘ ያጋጠመው ችግር ካለ ለመጠየቅ ችግር ነበር።
የለም። አይ ችግር የለም አላጋጠመም።
እየሰራ ነው በስርዓት።
አዎ።
እሺ ምንም አይነት ችግር ካጋጠመው ዘጠና ሶስት ዘጠና አምስት ላይ ደውሎ ያሳውቁን። እሺ መልካም ቀን። አመሰግናለሁ።
እሺ አንቺ